ጤና ይስጥልኝ ከአሪፍ ቤት ነው የምንደውልዎት ማሌት እባላለሁ ሄሎ ይሰማል ሄሎ
ሄሎ
ጤና ይስጥልኝ ከአሪፍ ቤት ነው የምንደውልልዎት
እሺ
በዚህ ቁጥር ደውለው ነበረ የሚፈልጉትን አገልግሎት አገኙ
አዎ
እሺ ተስተካክሏል
አዎ
መስመር ላይ ያሉ ደንበኛ ናቸው አዎ እ ሄሎ ሄሎ ሄሎ አቤት አቤት ተስተካክሎልኛል ያሉኝ ደንበኛ ናቸው አዎ
እሺ ያለ ማረጋገጥ ነበር እናመሰግናለን መልካም ቀን
እሺ